ጤና ይስጥልኝ አሪፍ ብሄር የትኛው በኩል ምን ልርዶ?
ባለፈው ብር ቀርፎብኝ ወደ ኔክስ ላይ
ምን አሉኝ ደንበኛችን?
ኔክስ ላይ ብር አስገብቼ ቀርፎብኝ ነበር ትዌክስ
አዎ።
እሺ
እና በቴሌግራም ቁጥራችሁን ልቃችሁልኝ ገበዛ ቁጥራችሁ ነበር ኢንስታንስ እሺ ላኩልን ወደ ቴሌግራም ቻናላችን
ልክ ያለው አልገባም።
ልከውልን አዎ
ያሉ ደንበኛችን እ?
ልከውልናል።
አዋ ልክ ያለው ጠብቁኝ። ዛሬ ሁለተኛ ቀን ነው ምናምን ከላኳስ
እሺ ደንበኛችን መስመር ሊጠብቁ እሺ ደንበኛችን መስመር ላይ አሉ።
አዎ እሺ መስመር ላይ ስለጠበቁ እናመሰግናለን። ጉዳዮት ለሚመለከተው አካል ተላልፎልዎታል። መስመር ላይ ያሉ ደንበኛችን አዎ፣ የሰማው ነው እሺ ጉዳዮት ለሚመለከተው አካል ተላልፎልዎታል። ግን በዚህ ቀን እና በዚህ ሰዓት እ, ያልቃል ማለት አንችልም። ባለሙያዎቹ ናቸው የሚያሳውቁን። ሲጨርሱ ያሳውቁናል፣ ደውለን እናሳውቆታለን።
አልገባልኝም። ይሄ አሪፍ ነበር አዎ ልክ ነው።
አየሽው?
አዎ አ- አይቼዋለሁ።
አሁን በደወልኩበት መረጃ ሙሉ አሟልተዋል። ባለሙያዎቹ ሲጨርሱ ነው እ, የሚያሳውቁን። ደውለን እናሳውቆታለን።